ጤና ይስጥልን ማርያም።
ጤና ይስጥልን።
አብሮ ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
ዳማስ መኪና ይቼ ነበር
የት በምን በቫን
እ
በቫን ነው በ normal በእንትን በስልክ ቲክቶክ ላይ ለቃችሁት
እሱ በምን color ነው በምንድን ነው ያዩት በቫኑ ነው ወይስ
ሰማያዊ color ሁለት እኮ ሺህ በቫኑ
እ
በቫኑ ከሆነ ስምንት ከሀምሳ ነው በ normal ከሆነ ሰባት ከሀምሳ cash ሰባት ከሀምሳ